ጤና ጤና ይስጥልኝ ማልያዛ ምን ልጋወት አባት
ሰላም ነው።
እግዚአብሔር ይመስገን
አይ የሆነ እንትን ሀይሎች ፌስታል ምናምን ብሎ
አሪፍ
አ
አለን አይሩፍ ሁለት ሺህ አስራ አምስት
አ ሀይሎች ፋይል
ሀይሉክስ ነው ያሉኝ አ
ሀይሉክስ እሺ double ጋቢና አለን
አ single የለ
single ሁለት ሺህ ስድስት አለን
እ ምን አይነት silver ወይስ ሀይሉክስ ቪጎ ሁለት ሺህ ስድስት አለን እሺ ስንት ነው እሱ?
ሁለት ሚሊዮን አራት መቶ ሺህ ብር
ሌላ የወረደ የለም
የወረደ ታኮማ ታኮማ ይመቾታል
እ
ታኮማ ይመቾታል ታኮሙ
አዎ
እ ምን አይነት ነው ታኮሙ?
ታኮማ ቴሌግራም ፔጃችንን post አድርገነዋል ወይ ገብተው ይታባል እሺ እሱ ስንት ነው?
ማሊባባ dot net የሚል አለን ገብተው ይዩት እና እሱ ስንት ነው?
ዋጋው አ
ይጠብቁኝ እንዴ አባት ሁለት ሚሊዮን ሁለት መቶ
ነው አይደለ?
አዎ በካሽ
በካሽ
አዎ
በባንክ የሚተሳሰር የለም
ባንክ ከሆነ ይጨምራል
አ ሁለት ነጥብ- ይጨምራል።
ሁለት ሚሊዮን ሁለት መቶ ሀምሳ ሺህ ብር
እሺ እሺ አመሰግናለሁ። እደውላለሁ።